ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልን።
ፍሊንትስቶን ነው ሊንክ- ልርዳዎት?
አ- okay እሺ።
አ- እሺ ምን ልርዳዎት?
አ- ቤት እ፣ ገዝቼ ነበረ እናንተ ጋር እሺ እዚህ አደይ አደይ በሻሌ ጋር ማለት ነው እና okay።
ታውቃለች ግን ያው ብዙ ውዝግብ ነበረ። ምን ላይ እንደደረሰ ማወቅ ፈልጌ ነበር።
okay ስልክ ልስጦት። እሺ እሺ
ዜሮ ዘጠኝ no ዜሮ አንድ አንድ
እ፣ እየነዳሁ ነው የሚመቸኝ አይመስለኝም ለመያዝ እ፣ text ይወጣልሃል የኔ በ text ላስቸግረህ በቃ text ላርግሎት። እሺ እሺ አባቴ
ማርያም